Görüşürüz. ሄሎ
ሄሎ hello፣ ሰላም ጤና ይስጥልኝ። ከቤት ቤት ነው የምደውለው።
አዎ እሺ፣ ካሊድ መሐመድ አሊ ነህ አይደለ? አባት አዎ
transaction message ልካውልን ነበረ፣ deposit ማለት ነው። የ deposit text message ልካውልን ነበረ።
አዎ መቶ ብር አልገባልኝም ብለውን ነበር አይደለ?
አዎ የገባ text እኮ ነው የላኩልን። መቶ ብር በሰላሳ ደርሶታል። በሰላሳ
እ ሁለት ሁለት ሁለት ነበረ ሁለት ማሰች አንድ አንድ ልካለሁ አንድ ደግሞ አሁን ልካለሁ no አይ ሁለቱም ገብቶሎታል ነው እኔ እያልኩት ያለው
አዎ የገባ ነው ገብቶሎታል። ከዚህ በፊት
አዎ ገብቶሎታል። የዛን ጊዜ የገባ ነው። ገብቶታል።
አንድ መቶ ብቻ አንድ አንድ መቶ ብቻ ነው የገባው ካልግዳል እኮ ያዘዙት አንድ መቶ ነው። አንደኛው ደግሞ ሲጀመር አልተላከም እና ወደ ቴሌብር አካውንቱ ነው የተመለሰው
አዎ ወደ ቴሌብር አካውንቱ ነው የተመለሰው እንጂ አልተ- አልገባም ወደ bet bet አካውንቱ መጀመሪያም ስላልወጣ አልገባም ማለት ነው።
እና ወዴት ይደታል ወደ ቴሌብር አካውንቱ ነው አልወጣም ገና እሱ እሱ ወደዚህ የተላከም አይደለም።
ነው አዎ ያኛው ደግሞ መቶ ብሩ ደግሞ ገብቶሎታል።
እሺ እሺ ደጋግሞ ሲሞክሩ ስለነበረ ከ system ወደ ቴሌብር አካውንቱ አልወጣም ገና። እሺ
እሺ
እሺ አባዬ፣ እናመሰግናለን። እሺ መልካም እሺ እሺ